ጤና ይስጥልኝ ሁሉ ስፖርት በኩል ገብረው
ትናንት ያሸነፍኩት ትኬት ነበረ እና withdrawal አድርጌ እስካሁን ድረስ አልገባም።
withdraw አድርገው እስካሁን ድረስ successful ይለኛል፣ ግን እስካሁን አልገባም።
በምንድን ነበር withdraw ያደረጉት? በሳንቲም ፔ ነው በአርፔ
በሳንቲም ፔ ወደ ቴሌ ሳንቲም።
አዎ፣ እሺ screenshot አድርገው ይላሉ successful የሚለው
በ- በምን ነው የምልክላቸው?
ቴሌግራማችን ላይ ቴሌግራማችን ያውቁታል።
አላውቀውም።
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ቆይ አንዴ ልያዝ። ሰባ ስምንት
አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ዜሮ ስድስት እሺ አሁን ልክላችኋለሁ።
እሺ